ይስጥልኝ አቤት ዳዊት ነኝ ከወሰማለታ
ዲፖዚት እምቢ አለ ለምንድን ነው?
እሺ ዲፖዚት እምቢ አለ አዎ እሺ ከየት
እ
ከየት ወዴት
ከ- ከቴሌ
ከቴሌ ብር አዎ
እሺ እንዲ አሁን ነው ወይስ ደም ብቻ እምቢ አለ ሞክሮ እምቢ አለ
እሺ ቅሬታ አውትል ገበለው እዚህ ቁጥር ነው እ፣ የተጫወቱት ወይም ደግሞ ማስተላለፍ የቀሩት ሰዎች በዚሁ ነው
እሺ ባት መስመር ላይ ጥቅል መዝግብ እሺ ስሙትን ደንበኛችን መስመር ያለው ደንበኛችን ምን
ሙሉ ስትል ውሰድ ቴሌብር የተገበበት ወይም ደግሞ ቴሌብር
አለማየሁ ነው
እሺ ወዴት ዲት ሲያደርጉ ድሮስ ሲያደርጉ ዲፖ- አይ
እሺ ምን ያህል ብር ነው
አልወስዳል እንጂ አልመ- እንትን አልወሰደም ካቴ እኮ አልገባም
ተነካከው አዎ እሺ መጠ- መጠና የሆነ የሸማ ሸርችን እያደረግን ነው በፊት ብር በ- ወይም በፊት ቤት በኩል ስለዚህ በእኛ በኩል ልክ ያስተላልፍ ቆረጠብን እዛ ማንኛውም ችግር ካጋጠሞት ነው የምንፈታው አሁን ይሄን እነሱ ስለሚፈቱት እነሱን ጥሪ ማዕከል ያናቸው እሺ
ግልጽ ነው ለምት ግልጽ ነው መስመር ላይ ነው እረኛችን